ሄሎ ሄሎ ሰላም ጤና ይስጥልኝ ቤት
እግዚአብሔር ይመስገን። እንትን ነበር ትናንትና የቆረጥኋት ነበረች አልተለቀቀችም።
እሺ ንገረኝ cashier code ኡን
ሰማንያ ስድስት ሰማንያ ስድስት አንድ አንድ BE
cashier code የምትለዋን ትነግረኛለህ? cashier code የምትለዋን
ID ውን ID ውን ነው ID ውን
ከታች ላይ cashier code የምትላለች ቁጥር ብቻ የሆነ
አሀ የሚል የለም። ኦንላይን ነው የቆረጡትኝ።
አዎ እኮ ከታች የሚል አላገኘ
የለም ID number ይላል፣ ቀን የተቆረጠበት ይላል። ከዛ ውስጥ ስልክ ቁጥሬ ነው ያለ። ከዚያ stake possible ቢል በቃ አለቀ።
እሺ ንገረኝ ሰማንያ ስድስት
አንድ እ
BEB
እሺ
OA
እሺ ዘጠና ስምንት C
እሺ ስልሳ ሰባት እ ሀምሳ ስምንት
እሺ ዲ
ዲ ነው ዲ
ዲ እሺ
ሰባ ኤፍ አራት
ሰባ ኤፍ አራት እስቲ ደግመህ ንገረኝ
ስምንት ስልሳ አንድ
እሺ
BEB
እሺ ቆይ አግኝቼዋለሁ አንድ ጨዋታ postponed ሆኗል አይደል
እንደዛ ነው የሚለው፣ ግን ለመቼ እንደሆነ አዎ።
information አልነገረኝ እንትን ነው ሀያ አራት ሰዓት ልክ ሲሞላው ይለቅልሃል
ነው። እሺ።
እሺ፣ መልካም ቀን